ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። ባስቆም መጣው
እንትን ለምን ነበረ ማስለቅ ቦነስ
ምን አልከኝ?
ቦነስ ለማስለቀቅ ነበረ።
ቦነስ አዎ እሺ፣ cashier ኮዷ ንገረኝ።
አስራ ሶስት እሺ አስር እሺ ሰባ አምስት እሺ ሰማንያ አንድ
እሺ ይሄም ዘጠኝ ጨዋታ ነው እሺ የወጣው የወደቀው እና ዘጠኝ ወድቋል።
አዎ
እሺ ቀይ ናቸው ሁሉም።
እሺ፣ አመሰግናለሁ።
እሺ እሺ፣ መልካም እሺ